ሄሎ ሄሎ ሄሎ ጤና ይስጥልኝ።
አቤት አቶ ሳሙኤል ወልደ
እ?
አቶ ሳሙኤል ሎት አ ከ We Plus Solution ድርጅት ነበረ ምደውልልዎት። hello hello አቤት ከየት ነው ያልከኝ?
ከ We Plus Solution ድርጅት ነበረ አቤት፣ አቤት።
ምደውልልዎት። ከ We Plus Solution ድርጅት ነበረ ምደውልልዎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው? ከእያንዳንዱ ትሪፕ ምን የምንቆርጠው ይዛችሁ?
እሺ የድርጅታችን ከእያንዳንዱ trip የሚቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንን የሚያደርግበት ዋና ምክንያት አሁን ላይ አሽከርካሪዎቹ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌላ ጥቅማ ጥቅም ስለሌላቸው ይህ በጋራ የሚቆጥቡትና በጋራ አቅማቸውን የሚያጎለብቱበት ስርዓት ነው ይዘን የመጣነው። እንዴት አዩት ሀሳባችንን?
እም። አይ፣ ጥሩ ነው ጥሩ ነው እሺ ከወደዱት ጥሩ እርሱ ነው።
ከኛ ጋር መስራት ከፈለጉ ዊፕላስ Solution Provider የሚል application አለን። እሱን ከ Play Store ወይ ከ App Store ላይ እሺ አውርደው እ፣ ከኛ ጋር መስራት ይችላሉ እዛ ላይ በመመዝገብ። በተጨማሪም ደግሞ የቴሌግራም ቁጥር አለን። document መላክ ከፈለጉ I think እያሽከረከሩ ነው መሰለኝ። ቴክስት ላርግሎት። ሄሎ አዎ ቴክስት አለኝ።
እሺ text አረግሎታለሁ። Text አዎ በማረግሎ link ኡን text አርገልኝ።
እሺ text በማረግሎ ቁጥርም ማንኛውም ሀሳብ፣ አስተያየት፣ ጥያቄ የምንቀበል ይሆናል። መልካም የስራ ቀን ይሁንልዎት።